ሄሎ ጤና ይስጥልኝ ቺፕ
እሺ ጤና ይስጥልኝ ደውላችሁልኝ ነበር አሁን በቅርብ ሰዓት አላየሁትም ነበርና እሺ ይቅርታ ቆይ አንዴ ስሞትም አለ በል ይቅርታ በጣም
ችግር የለውም እመዬ ሙሉ ያልመጣ product አለው እሱን check ልናደርግ ነበር የደወልን አዎ ሎሚ ነበረኝ ሎሚ ብቻ ነው ያልመጣለት አዎ ሎሚ ነው እሺ ነገ መቀበል ይችላሉ አዎ እችላለሁ እሺ location ኑ የት ነበር የሞሉት እዛው ከሞላበት ወሎ ሰፈር ኢትዮ ቴሌኮም ወሎ ሰፈር ቴሌ ነው በቃ እሺ ነገ ይመጣሉታል ስልክ ሲደወሉት ያንሱ
እሺ እሺ አመሰግናለሁ እሺ መልካም እሺ